ይስጥልኝ ቅድስት ነኝ አቤት ቅድስት መሀንዲስ ሀያ ሀምሳ ሁለት ሀምሳ ስድስት ሀምሳ ሁለት ሀምሳ ስድስት
ሀምሳ ሁለት ሀምሳ ስድስት ምን ሆነ በምንድን ነው የምለኩት? በወደ መድኃኒዓለም ትክክሉን ደህና አድርገህ check አድርግልኝ።
check አደርጋለሁ እሺ አራት ነጥብ ምናምን ነው በወደ መድኃኒዓለም ከመስቀል flower ማለት ነው። አርባ አምስት ደግሞ ስንት ሀምሳ አምስትም አሁንም ሲጀመር
ቼክ አደርጋለሁ እሺ ቼክ አደርግልኝ የሚያስጨምር ከሆነ አስረክብልኝ